አባት አያውቁም። ያው እየደወልኩለት እየጠራ ነው።
ሄሎ ሄሎ፣ ይቅርታ ተቋረጠቦት።
እሺ፣ አዎ፣ እሺ። በፊት ቴሌብር በቴሌ ሲያደርግ የሚላክልሩ ማለት ነው።
ገባኝ። አዎ፣ ልክ አሁን ነው።
ተ- ች- ች- እንትን ብሎ ተሳስቶ በስህተት በ wallet ገብቷል አለችኝ አለኝ። ልጁ አዎ፣ አሁን ላይ ደውዬ አዎ።
ነበረ።
wallet አሁን ላይ ግን ነው wallet ኡ የገባው።
እንዴት ብለን check እናድርገው? ብሩን ማየት እኔ አሁን አልቻልኩም። account ውስጥ ገብቼ ምኑ ጋር ነው ማገኘው?
ስልኩ ላይ እ፣ ከላይ profile ኦትን ሲጫኑት balance ብሎ balance ብሎ በቀይ ያስቀምጥሎታል።
okay፣ ብሩን ማለት ነው።
አዎ የብሩን balance ያስቀምጡልዎታል። ከላይ ደግሞ ሰዓት የምትመስለው ላይ ሲገቡ አጠቃላይ history ውን ማየት ይችላሉ።
ስለዚህ አሁን እሱ balance የሚለው ላይ በት እንደዚሁ ዝም ብሎ ቦነስ ይዘ ነበር ቺፒቺፓ አዎ ሰባ ከቦነስ ብር ምናምን ከቦነስ እኮ ነው ተጨማሪ ሆኖ የተቀመጠልዎት። ይሄንኛውም አሁን ለምሳሌ ይኸውልሽ እኔ አሁን በፊት ሰባ ብር ምናምን ምናምን ስለሚል እንደዚህ ለገዛንበት እንደ ቦነስ ስለሚሰጠን check አድርጌው አላውቅም። አሁን እንደ ልክ እንደ ባንክ እንደ እንደዚህ transfer መሆኑን የሚያሳይ ነገር አለ
ተ- ወደ ቴሌብር ወደ ወደ ባንክ ኖ ምናምን ኖ ወደ አዎ፣ wallet እናንተ ወደ wallet ያስገባችሁበትን trans ሴንድ ገብቷል ወደ ቺፕቺፕ ዋሌት የሚል እንትን አለ